hello hello
አቤት ሰላም ጤና ይስጥልኝ። ሄሎ አቤት
እ ሰላም ጤና ይስጥልኝ። ፍሊንትስቶንስ ደውሎት ነበር። እባክዎት ምን ልርዶት? እ እ እ ሄሎ አቤት ይሰሙኛል። አክሲዮን ላክ
እሺ፣ አክሲዮን መረጃ ፈ- አክሲዮን መረጃ ፈልጎት ነው።
ለአ
እ ከየት ነው የደወሉት?
ሁሉም
እሺ፣ ሙሉ መረጃውን ለመውሰድ ወደ ቢሮአችን ብቅ ማለት ይችላሉ?
የት ነው?
ገርጂ አለ፣ ልደታ አለ፣ ቦሌ አለ። የትኛው ይቀርቦታል? እርሶ
ገርጂ ልደታ ቦሌ።
ቦሌ ገርጂ ገርጂ ነው።
እህ እሺ ገርጂ ምኑ ጋር ገርጂ ኮሪያ ሆስፒታል አወቁ።
እህ ኮሪያ ሆስፒታል ኮሪያ ሆስፒታል አ እሺ
ከኮሪያ ሆስፒታል ሲደርሱት ወደ ቦሌ ሆምስ በሚወስደው መንገድ እ ሀምሳ ሜትር ዝቅ ብሎ ያገኙናል።
እሺ
እ ስሞት ማለበት
ኢክራም
መረጃውን እ ከምን ነበር የሰሙት?
እንትን ነው እንትን ለሰላም ሰራዊት ነኝና አ ከሬዲዮ ወይስ ከቲቪ?
አው ተሬ
እሺ መች ነው ብቅ የምትሉት?
እህ መች ነው ብቅ የምትሉት ወደ ቢሮ? ሰኞ እስከ ቅዳሜ ከአስራ አንድ ሰዓት ድረስ ሰኞ እስከ ቅዳሜ እስከ አስራ አንድ ሰዓት ድረስ አለን። ትንሽ ትንሽ እንትን ይላል ይርቃል።
አይሰማም እሺ ቆይ በዛኛው ስልክ ልደውል። እሺ